ሄሎ
ሄሎ ሄሎ ጤና ሄሎ ጋሽ
አብሮ ይስጥልን። ስለ ህግ ላማክርሽ ነበረ።
እሺ ስሞትም አለኝ እሺ ቤዛማ
ቤዛ ሙሉ ስሞትን ይንገሩኝ እሺ
እም?
ሙሉ ስሞትን ይንገሩኝ እሺ ቤዛ ዘሩ
እሺ ኬት ነው
አዎ፣ ኬት ነው ከአዲስ አበባ
እሺ ጉዳዩን መቀጠል ይችላሉ
እሺ እም፣ እንትን ነበርና ባለቤቴ ተከስቶ ማለት ነው እሺ
እና እ፣ ጣቢያ ነው ያለው እና ከጣቢያ ፍርድ ቤት እያመላለሱት ነው እና የዋስትና እንትን
እሺ የዋስትና መብቱ ይከብላቸዋል ማለት ዋስትና ይከብላል ግን እስካሁን ጣቢያ ነው ያለው። ከጣቢያ ደግሞ እየደገሙ አሁንም ያቀርቡታል ማለት ነው ወደ ፍርድ ቤት